Next the reading skill. Hello? Hello? Hello?
ሄሎ ይሰማል? ሄሎ
ሄሎ ጤና ይስጥልኝ።
ሄሎ ይሰማል?
ይሰማል። ሎንጊቲው ነው የምንደረቡት።
አይ እዚህ ጋ አሪ ማለት የተደረገላቸውን ነገር አይ- አይሆንም የተባለ ነገር ሆኖላቸው የተደረገውን እያነበብኩ ነበረ።
እሺ ስለዚህ እሱን ነገር ለማጋራት
ምን ላይ
እ?
ምን ላይ
ምን ላይ YouTube ላይ Donkey YouTube Okay ቪዲዮ አይተው ነው የደወሉልን?
አ-
እሺ እና አሁን የአንድ ሰው ህይወት ለመመዝገብ ነው ታሪኮትን ለማካፈል አ- አ-
እሺ ልመዝግቦትና አዘጋጁ ይደውልሎታል።
እሺ እሺ ማን ልበል ስም?
ኤልሳቤት መንግስት
ኤልሳቤጥ መንግስት
ኤልሳቤጥ መንግስቱ
መንግስት
መንግስት አ
ስልክ ቁጥር ይንገሩ።
ዘጠኝ አስራ ሁለት እሺ ዘጠና አምስት ዘጠና አምስት ስልሳ ሁለት አስራ አራት አስራ ሁለት አስራ ሁለት ስልሳ ስልሳ ሁለት አስራ አራት
ዜሮ ዘጠኝ አስራ ሁለት ዘጠና አምስት አልኩ። ከዛ ስልሳ ሁለት አስራ አራት
ስልሳ ሁለት አስራ አራት እሺ የት አካባቢ መድረሻዎት?
ቃሊቲ
ቃሊቲ
አዎ ገብርኤል አካባቢ እሺ እናመሰግናለን። ደውል እሺ